ሁለት ድለኝ ስል hello hello ወይ ጤና ይስጥልኝ።
አብሮ ይስጥልን። ይሰማዎታል?
እሺ፣ አዎ ይሰማል። አዎ፣ ይቅርታ ከችፕችፕ ነበር የደወልኩልዎት።
እሺ፣ ያልመጣልኝ እቃ አለ ብለውን ነበረ text።
አዎ፣
እሺ፣ አዎ ምን ነበር?
ያልመጣልኝ እና ሁለት ነበር አቮካዶ ነበር ያዘዝኩት።
እሺ፣
I think ምን እንዲሆን አላውቅም። ትላንትና ቁጥርም ተቀብዬ ነበረ እሺ።
እና ግን ዛሬ ተደውሎልኛል። ትላንት ነበር መድረስ የነበረበት እቃው ዛሬ ነው የተደወለልኝ። ጠዋት ላይ አዎ።
ደውሎልኛል።
Okay፣ ዛሬ ጠዋት ደውሎልዎታል?
አዎ ደውሎልኛል። delivery የሚያደርግልኝ ነው መሰለኝ አዎ።
የት ነው ምናምን ብሎ አካባቢ check አርግቶልኛል።
Okay፣ በቃ ይጠብቁት።
እሺ።
ከደወለ ይመጣል።
አየሽ ችግር የለም። ሌላው ደግሞ እንትን ቃ- ቀረል ይች reward ዷ ምን group ነበር?
completion group complete ስናደርግ የሚሰጠው reward አንዳንድ ብሩ
አዎ አሁን አንዳንድ ጊዜ ያው system ኡ ላይ እንትን ይለዋል ያቆየዋል እንጂ አሁን አለ እንትን አላለም አልቆምም።
አ፣ ሁለት order ነበረብኝ በ June ሰባት ሰባት ሁለት group create አድርጌ ነበረ። በዛ እንትኑም ምንም አልሰጠም። እኔ በቃ ምናምን ብዬ የቀረ መስሎኝ ነበር። እኔ ምናልባት system ችግር ካለ አስተካክሉል።
አዎ check አድርጌ የለም።
ተነስተዋለሁኝ።
እሺ፣ እሺ እናቴ። እሺ፣ thank